Kahun ka na, no?
Sabi?
Ayos, kahun ka na, no?
Deposit ነው
እ?
ዲፖዚት ነው።
አዎ፣ እሺ ትንሽ ጠብቀን ሜሴጁን ልካል አይደል ቴሌግራም ላይ
አዎ።
በቃ እሺ ትንሽ ጠብቀን እሺ ቆይ አንድ ቴሌግራም ሳይሆን እኮ ብዙ ስልክ ነው እኮ እንደዛ ይሆንብን።
እ እ አንድ ስልክ ሳይሆን እ ብዙ ስልክ ሆነ እንደዛ ይሆንብን እኮ።
እኮ ዲፖዚት አድርጋችሁ ነው አልገባላችሁም አይደል?
አዎ አልገባንም።
እሺ አዎ ትንሽ ሲስተም ፌል አድርጎ ነው እሺ እያሳወቀ ነው ትንሽ ጠብቁ ሚሴ ይስተካከላል ስገባ በቃ ሚሴ ስገባ በቃ ገዛችሁ ያሉ ነው።
እ እ ሚሴ ስገባ እሺ
እቃ ገዛችሁ ያሉ ነው።
ሚሴጅ ሲገባ እቃ ገዛችሁ እያሉን ነው አ
ማን ነው የሚለው እንደዚህ ሚሴጁ በድቦን ኦኬ እኮ ሜሴጁ ልከዋል አይደል ቴሌግራም ላይ
አንድ ስልክ ብቻ ነው ላክሉ። ሌላ ስልክ አለ እኮ።
ላከው ሁሉንም ሜሴጁ ካለክ ላከውና ሲቪ ነንበርህንም አብረክ እሺ አ የሲቪ ቁጥርህንም አብረክ ላከው እሺ
እሺ
እሺ